ከቴሌብር ማለት ነው ወደ ቴስት ቤት deposit አድርጌ ነበረ ትላንትና ማለት ነው።
እሺ
መቶ ብር አድርጌ ነበረ እስካሁን አለቀቅልኝ።
እሺ message ልከውልናል።
message ኡን አላከልኝ።
እሺ ቴሌግራም ላይ ላኩልኝ deposit ያሉበት message
እሺ በምንድን ነው የማገኘው?
ዜሮ ቴሌግራም ላይ። okay እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
እሺ ዜሮ ሶስት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት እሺ እሺ መልካም እሺ እሺ